አድርጎ እግዚአብሔርን ማስወጣት ተረብስ አንድ አይነቶች ናቸው። ለምን እና ያብስራ አይነዱ ሄሎ
ሄሎ ሄሎ፣ ሄሎ እሺ
ብሩኬ
ሰላም።
ወይ ይቅርታ ከስተመር መስላኝ ነው የተወልኩት።
ኦኬ ምን ነበር? ማን አይ አይደለም፣ ደውሉ ያልከን ላይ ስልክህን አላየሁትም okay።
ነበር ዝም ብዬ ነው የደወልኩት። እሺ እሺ፣ እሺ።